ጤና ይስጥልን ደንበኛችን ከብዙ ኢትዮጵያ ነው የምንደውሎት። ሂሩት ግሮሰሪ ኖት?
አዎ
እሺ ሰሞኑን ከቢጃ ኢትዮጵያ የመለያ ቁጥር እየተላከ ነበር። በ text ደርሶታል?
እስካሁን ያው አላየሁትም።
አንዴ check ሊያደርጉልኝ ይችላሉ?
እሺ ቆይ አንዴ አጉል ቦታ ስለሆንኩኝ አይቼ እነግርሻለሁ። መለያ ቁጥር ነው።
አዎ መለያ ቁጥር ነው።
እሺ አንዴ
እሺ